ጤና ይስጥልን ዋሽንግተን ህክምና ማዕከል እንትን ከአዲስ የልብ ህክምና ማዕከል ነበር ለ brain MRI
እሺ አምቡላንስ ይምጣ ብለን ነበረ
እኮ ቁጥራችሁን እኮ አስተላልፍ ያለው ሌላ ስልክ አልደወለላችሁ እኮ ተደውሎ እሺ እንዲመጣ ብለን ነበረ አልመጣም
በቃ በዛ በተደወለው ስልክ መልሳችሁ ደውሉ እንትን ነው ይሄ መስመር ስልክ ነው ቁጥር አያወጣም
አሁን ግን ደውዬ check አድርጌ ነበረ አዋርቻችኋለሁኝ እየመጣ ነው ብሎኛል ስልካቸውን ትሰጥኛለሽ የት እንደደረሱ ልጠይቃቸው
እሺ ቆይ አንዴ። እሺ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሰባት ሰላሳ ሰባት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት
ዜሮ ዘጠኝ ሰማንያ ሰባት ነው hello አቤት ዜሮ ዘጠኝ ሰማንያ ስንት
እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሰባት
እሺ ሰማንያ ስድስት ሰማንያ ስድስት እሺ